የምበርዳው ጤናዬ ነኝ። ሄሎ
አቤት ሄሎ
አቤት አቤት ጤና ያስጥልኝ።
አብሮ ይስጥልኝ።
ሰው ሰው ሱር እየተቀጣብኝ የሙዚቃ ተመዝግብ አልተብሎ ለማቋረጥ ነበር።
ለማቋረጥ ዘጠና ሁለት ስልሳ ሁለት ላይ በመደወል ሶስት ቁጥርን ይጫኑ።
እምቢ ብሎኝ ብለውኝ ሞክሬው ነበር አላቋረጥልኝ አለ።
አይ አገልግሎቱ ተቋርጧል የሚል text ይብሶታል።
ይህ ተቋርጧል።
ዘጠና ሁለት ስልሳ ሁለት ላይ ደውለው ሶስት ቁጥርን ሲጫኑ አገልግሎቱን አቋርጠዋል የሚል message ይመጣሎታል።
እሺ፣ እሺ፣ ስለደወሉ እናመሰግናለን። መልካም ቀን።
እሺ።